ሄሎ
ሄሎ አቤት ቅድም ደውለሽልኝ ነበር ደውዬልሽ ነበረ እሺ እንትን memory ውን ለመቀየር memory ውን ገዝፈን እንምጣ እንዴ አረ memory እኛ ጋ ነው እኮ የሚቀየረው እኛ ጋ ነው እቃው የሚቀየረው ገብቶኛል እናንተ ጋር ነው የሚቀየረው ግን እኛ ከቴሌ ገዝፈን እንምጣ ወይስ እንዴት ነው
ከቴሌማ SIM card ለማለት ፈልገው ነው
አ ሲም ካርዱ ማለት ያው ልክ ነሽ አሃ ሄሎ ሄሎ እኮ ሲም